ጤና ይስጥልኝ። ጤና ይስጥልኝ።
ጤና ይስጥልኝ።
ደምስስ በረዳው
እ ደምስስ በረዳው ነው።
አይደለሁም እኔ ሰራተኛ ነኝ።
እሺ፣ ምንም አይደለም። ከአሪፍ ቤ ነበር የምደውልልዎት።
እሺ እሺ እሺ።
ረዲት እባላለሁ። የእርስዎን ስም ልውሰድ?
ኤርሚያስ እሺ በዚህ አስራ አምስት ቀን ውስጥ ምንም አይነት transaction እያየን አይደለም እና ምናልባት በ POS ላይ ያጋጠመው ችግር አለ?
አይ ችግር የለም ያው ስራ ስራ የለም እሺ እሺ፣ እንጂ መልካም።
ችግር የለም።
ምንም አይነት ከ ArifPay ጋር በተገናኘ ምንም አይነት ችግር ካጋጠመው ዘጠና ሶስት ዘጠና አምስት መደጫ ስራ ግን ችግር የለም።
እሺ፣ እናመሰግናለን። መልካም ቀን።
እሺ